ወዬ
አስራ ስድስት ሀምሳ ሰባት
አስራ ስድስት ሀምሳ ሰባት ምን ሆነብህ?
እንድታስወጪልኝ እስኪ ለመስራት አይቻልም።
ለምን
እ
ለምን ነው የሚወጣልህ?
አይ ከያዝኩት ጋር እዚህ ዝናብ ጊዜ ስለቆምኩ በስልክ በሰዓቱ አላደርሰውም። በዛ ነው።
ሌላ order ይዘሃል?
አዎ እሺ እሱን ንገረኛ።
አስራ አስራ ስድስት አስራ ዘጠኝ
አስራ ስድስት አስራ ዘጠኝ
አስራ ዘጠኝ እሺ አንዴ እስኪከፍትልኝ ጠብቀኝ እሺ ናትናኤል አቤት።
ከቦሌ ቦሌ መድኃኒዓለም ነዋ አስራ ስድስት ሀምሳ ሰባት አስራ ስድስት ሀምሳ ዘጠኝ አስራ ስድስት ሀምሳ ሰባት
አስራ ስድስት አስራ ዘጠኝም እኮ ከቦሌ ጃፓን ኮንዶሚኒየም ነው የምንሄደው እኮ ምግቡ ይኸውልሽ ማብራት የለም አሁን ነው እ?
ዝናብ ምግቡ ማብራት የለም አሁን ነው የደረሰኝ። ዝናብ ቆም ያለው አልደርሰውም። ያ order የትኛው የቦሌውን ልታስወጪልኝ ነበር። የቦሌ መድኃኒዓለም
መድኃኒዓለሙ አ
እኮ እሱ ነው እንዲወጣልህ የፈለግከው ትኖረዋለህ ጠይቀ ግን የሚሰሩ ነው የሚመስለኝ እሺ
ኡፍ ዱ ዱ ዱ ሄሎ
ናቲ ይወጣልሃል እሺ